Hello?
Hello.
Hello ጤና ይሰማል? ለማን ልበል?
ከድሬዳዋ ነው የምትቀርበው? አዎ።
እሺ፣ ም- ለ YouTube መመዝገብ ነበር? ለመመዝገብ ነበር?
አዎ፣ ግን ስልጠናው አዲስ አበባ ብቻ ነው።
አዎ፣ ግን ያው ትምህርቱ በአካልና በኦንላይንም አለ።
በ online okay። የኦንላይኑ እንዴት ነው ማለት እንዴት ነው መመዝገብ የምንችለው? ስንት ነው?
እሺ፣ ስልኮትን ይነግሩኛል?
ዜሮ ዘጠኝ ሰላሳ አራት ሀያ ሶስት
ሰላሳ አራት
ሀያ ሶስት
ሀያ ሶስት
ዜሮ ሰባት አስራ አንድ
ዜሮ ሰባት እሺ፣ ትምህርቱ ያው የሚቆየው አጠቃላይ ለሶስት ወር ያክል ነው። እ፣ ከሁለት ሰዓት እስከ አራት ሰዓት ማታ ባለው ጊዜ ውስጥ ነው የሚማሩት። ሰኞና ሮብ ነው። በሳምንት ሁለት ቀን ነው የሚሆነው ትምህርቱ። እ፣ አጠቃላይ የምትማሩት ሀያ ክፍል ሲሆን ነው። አንዱ credit hour ሰባት መቶ ሀምሳ ብር ነው። ሀያው ሲሆን ደግሞ አስራ አምስት ሺህ ብር ነው የሚሆነው። እ፣ ለኦንላይን ሰልጣኞች በዚህ ሳምንት ቅናሽ ላይ ነን። እስከ ሰኞ የሚቆይ እ፣ አስር ሺህ ብር ነው የሚሆነው ማለት ነው።
አጠቃላይ አስር ሺህ ማለት ነው የተጨመረው።
አዎ፣ እስከ ሰኞ ድረስ ብቻ። ሌላ መረጃ የሚፈልጉት አለ?
አይ ለጊዜው የለም። ሲኖር እደውላለሁ። አመሰግናለሁ።
እሺ፣ መልካም ቀን።